አይደለ
ሰላም ጤና ይስጥልኝ።
አዎ ማሰቹ ደርሷል፣ ግን ምንም ሌላ ንግግር አላየንም።
ዲፖዚት ነው።
አዎ
እሺ ዲፖዚት ያደረክበትን ሚሴጅ ላክልን።
እ
ዲፖዚት ስታደርግ የተላከልን ሚሴጅ ላክልን።
እሺ ወይ መሰች ከእገ መገመት አይሰጥ ከእገ አሁን የተላካችሁ መሳችሁ ነው።
ላክልን
የአሁኑ እናንተ የላካችሁ
እ?
እናንተ የላካችሁ ሄሎ ሄሎ
ሌላ
አዎ ምን ላከው
ዲፖዚት ስታደርግ የተላከልን ሚሴጅ
ራሱ ራሱ ይፈጥራል